હેલો
આવે હેલો હેલો આવે አይሰማም
ምን አልከኝ?
ያው እስኪ ደግመሽ ደውይና የኔ ስልክ ስለሚቆራረጥ ባንክ ስልክ እስኪ ደግመሽ ደውይ።
በዚህ መደወል አይቻልም። እሺ እ፣ ምን ፈልገህ ነው? ምን ልታዘዝ?
ደካማ እናት ስላለች እህ እ፣ ደካማ እናት
ካባላት ደካማ እናት
ይሄ የስራ ስልክ ነው። እሺ በስነ ስርዓት የምጠይቅህን ነገር አውራ።
ደካማ እናት ስላለች ነው አምስት ሺህ ብር ታበድሪኝ።
እ፣ የለንም እዚህ አይቻልም። እሺ
አንቺ አትችይም?
አልችልም።